hello
አቤት ጤና ይስጥልኝ።
አብሮ ይስጥልን። እንትን ቴሌ ትኬት ገብቶልኝ ነበር እና መሞከር አይቻልም እያለም እያለኝ ሳ
ምን አለክ?
ስሞክረው አሁን መሞከር አይችሉም በሌላ ጊዜ አዎ እድሉ ምንድን ነው እንደዛ ያለክ? ልክ እድልን ስትሞክር አልተሳካልን፣ ስላልተሳካልን እ፣ አልተሳካም እንደገና ይሞክሩ ይልሃል። ትኬት ደግሞ በቀን አንዴ ነው የሚገባው። ገባክ? subscribe ስታደርግ አንዴ ነው የሚሰጥ። ስለዚህ ምን ታደርጋለህ? the next day የሚቀጥለው ቀን ነው የሚሰጥ። ትኬት ለማግኘት ብዙ ጥያቄና መልስ ስትመልስ ትኬት ይሰጣል ስታሸንፍ።
አዎ።
ስለዚህ የእድል አስራ ስድስት አስራ ስድስት ትኬት ደርሰኛል።
በቃ ስለዚህ አስራ ስድስት ካለ የቴሌዊን የእድሉን ጨዋታ ት- ት- እድልን ትሞክራለህ ማለት ነው።
እንደዛ እያለ እምቢ አለኝ። በሌላ ጊዜ እያለ እንደ እየነካ እንደፈለክ ዛሬ መጠቀም ትችላለህ እንደፈለክ።
አሁን እምቢ ብሎ ነው የደወልኩትሽ።
እኮ እምቢ ያለክ እኮ በቃ እድልህ ስላልተሳካ እያለክ ነው። እድልህን ሞከር ካልተሳካልን፣ ስለዚህ ምን ይልሃል? ደግመ ይሞክሩ ይልሃል። አሁን ደግመ ትሞክራለህ እድልን። ከዛ ካልተሳካ ትኬትክ እየቀነሰ ይመጣል።
አዎ፣ አስራ ስድስት አስራ አምስት ደርሷል አሁን።
አዎ አንድ እድል አንድ ሞክረክ አላገኘክም ትኬት ቀነሰ ማለት ነው።
ገባኝ። አስራ አምስት አለ ጠብቅ ነው።
አዎ እ፣ ማለት ተጠቀምበት፣ እድልህን ሞክርበት። አስራ አምስት እምቢ ብሎ ነው። እሺ ደግ እሞክራለሁ።
እሺ፣ እሺ፣ መልካም ጊዜ።
አመሰግናለሁ።
እም፣ እሺ